ጤና ይስጥልኝ ከቢጂዮ ኢትዮጵያ ነበር የምደውልሎት መስመሩ ተቋርጧል። እሺ ስሞትም አለ በልመያች አምዴ አምዴ አምዴ ዩኒቲ አምዴማ አምዴ ወልዴ ዩኒቲ ዩኒቲ በይ ዩኒቲ ወልዴ እሺ ዩኒቲ አዎ።
አዎ ቤቱ እንደዛ መዘግባለሁ ስሞት መቀበል ስላለብኝ ነው ስልክ ቁጥር በዚህ ባሉኝ ለመዘግባል እሺ እሺ አዎ ትክክል ነው። ያውቁታል ማንም ቴክኒኮች ምንም ያውቁታል።
እሺ እሺ እየመዘገብኩለት ሽማግሌ ያ- ያረጀው ነው አ ፍሪጁ ምንድን ነው የሆነቦት የጊዮርጊሱ የናንተ የቢራ የቢራ ፍሪጅ ፍሪጁ እኮ ምንድን ነው የሆነው አይበላም አላቀዘቀዘ ያሞቃል የቢራው ነው አሀ አያቀዘቅዝም አያቀዘቅዘ እሺ ለማያቸው መዝግቤልዎታለሁ ለሚመለከት አስተላልፌያለሁ የጥገና ባለሙያዎች ይመጣሉ እሺ እናት እሺ እሺ ተባረክ ሌላ ምረዳውት ነገር አለ ሰላም ዋይልኝ ሰላም ዋይልኝ እሺ አሜን ተባረክልኝ እሺ ሰላም ይዋሉ ስለደወሉ እናመሰግናለን አገልግሎት ላይ ያሉትን እሺ፣ አሳውሳቸው እሺ።
የሚሰሙት መልካም ቀን